ఉంటుంది
ఏదో
ጤና ఏదో አቤት ሰላም ይሰማኛል ሰሙ እግዚአብሔር ይመስገን
አለ ሰላም አይ ስራ ምናምን አይቼ ነበር
የት ላይ ነበር ያየሁት
አይ በ- በእንትናችሁ በቻናላችሁ ነበር
ምን አለ
አይ በዩቲዩብ
በ YouTube እሺ ከቪዲዮ ካዩት ቪዲዮ ስር link አለ መመዝገቢያ link ምን አልከኝ ድምፅ አይሰማም
አይ ሊንኩን ምናምን አሁን ስለሌለ ሌላ ቦታ ስለሆነ ያው በ- በስልክ
ምን በ link መመዝገብ እ?
በ link መመዝገብ አልችልም ነው ያልከኝ
አዎ ለዛ ነው አዎ።
እሺ በምንድን ነው መስራት ትፈልገው
የሚባለው ቢሆንም
ይቅርታ ድምፅ ይርቃ- ይርቃል በጣም እና በምንድን ነው መስራት ትፈልገው
እ?
በምንድን ነው መስራት የምትፈልገው
እኔ የ- የህግ ባለሙያ ነኝ። እየሰራሁ ያለሁት የህግ
ጋይስ ጋይስ የኮምፒውተር ባለሙያ ነኝ።